ሸቂቱ ሸቂቱ ሸቂቱ ሸቂቱ እባክሽ አፌ ላይ አትውደቅብኝ አንቺን ሳነሳ ነው የሚሳቅብኝ እዚያው ተንፈላሰሽ ቀናት ከሆዴ የተነሳሽ ነው የአገሬ ልጅ የአገሬ ልጅ አንቺም ኩሪ ኩሪ እኔም ልማዘንሽ እንደ ክፉ ረሃብ ያስለምናል ፍቅርሽ ማጥመጃሽ ልቤ ነው ሰብልሽን መውደዴ ፍቅርን ትሰፊያለሽ ተቀምጠሽ ሆይ አገሬ ልጅ ሆይ የወንዜ ልጅ ሆይ የአገሬ ልጅ ሆይ የወንዜ ልጅ አሁን ምን ደስ ይላል መብላት መጠጣቱ የሆድቱ የሰው አንጀቱ መለየቱን ቻለ ቆርጦም አይቆርጥለት የኔ ሆድ የአገሬ ልጅ የአገሬ ልጅ የአገሬ ተመዘዘ የፍቅር ጎራዴ ምን መከታ ልስጠው ለናፋቂ ሆዴ የኔ አካል ሰው ያምናል አለኝታ እያለ አያውቅም እንዴት አጠገቡ እንዳለ ወይኔ የአገሬ ልጅ የአገሬ ልጅ ወይኔ የአገሬ